hello
አቤት፣ ሰላም ነው?
ጤና ይስጥልኝ እመቤት እሺ፣ ሰላም አሉ። ቤት በአጠቃላይ አጥፋችሁት ነው?
አይ ይሰራል።
ስልኬ ምንም አልከፍትም ማለት ሁሉንም option በአጠቃላይ ስልክህን ትነግረኛለህ?
ዜሮ ዘጠኝ አስራ ሁለት እሺ፣ ዜሮ አራት እሺ።
ሰላሳ ሶስት ሰባ ስድስት ሰላሳ ሶስት ሰባ ስድስት እሺ።
ሁሉንም ነገር እምቢ አለ። text እያደረግኩላችሁ ነበር ቴሌግራም ላይ አዎ፣ አይ ይሰራል ወንድሜ።
አዎ ግን እምቢ አለ ዛሬ። በፊት የጠፋው ኬኖ ብቻ ነበረ። አሁን ደግሞ እንዳለ the whole ነው የጠፋው።
አዎ፣ አይ ይሰራል፣ ይሰራል።
እምቢ አለ ግን እንጃ።
connection ነው እንጂ ይሰራል። እሺ።
ኧረ ያለው ምንም ችግር የለም። connection ብትይ data ም አዎ፣ ግን ብትይ ዋይፋይም system ኡ- አለ።
system ኡ ማለት ለሁሉም ነበር የሚጠፋው እና አዎ እ፣ ግን ያው አንተ ብቻ ነህ እስካሁን comment ያደረከን አባት ያንተ ኧረ ደግሞ እባክህ።
አየሁት። አዎ፣ አዎ አይ ይሰራል።
ምንም አልከፍትም አለ። የሚገርምሽ ነገር connection ነው የሚሆነው እሺ፣ እሺ።
በእርግጠኝነት። እሺ፣ እሺ።